ሄኖክ ሰላም ጤና ይስጥልን። ዜድ ነው ከጭብጭብ ነበር የምንደውለው። ይቅርታ እሺ፣ ምን ልርዳሽ?
ፕሮዳክቶስ ዛሬ አልመጣም እስካሁን አልመጣም እንዴ? ከዚህ ሰዓት ወጥታ ነው እንደወልኝ እንደው የነበርኩ ነው አሁን ኦኬ አይ ሜቢ መቶ ከሆነ ቼክ እናድርጎት ብለን ነው።
አይ ደውዬ ነበረ። እዛ ላይ ሰው ሲደውል ሪከርድ የሚያደርግ ነገር የላችሁም እንዴ? ወይ ሰው አይጻፍም?
ኦኬ እዚህ ጋር ምክንያቱም አሁን ሶ- ሶስቴ ደውያለሁ ዛሬ ነው ሁለቴ ደውያለሁ።
ኦኬ ይቅርታሽ ነገ የት አካባቢ ይምጣሉት?
እዮር እዮር እያለሁ እሺ ይመጣሉ። መልካም ምሽት።
ጭብጭብን በጣም በጣም እያደነኳቸው ነው። በቃ